በበረሃው ስንሄድ ምድርን ሞልተን ጫማና ልብሳችን አላለቀም። እርሱ የቀደመን መድኃኔዓለም የግብፅን ከተሞች ትተን ወጥተን በበረሃው ስንሄድ ምድርን ሞልተን ጫማና ልብሳችን አላለቀም። እርሱ የቀደመን መድኃኔዓለም ታላቁን ቀይ ባህር ስንሻገር አስጨንቆን ነበር ብዙ ነገር፣ ግን ሁሉም ቀለለ ከፊታችን እርሱ የቀደመ አምላካችን የግብፅን ከተሞች ትተን ወጥተን በበረሃው ስንሄድ ምድርን ሞልተን ጫማና ልብሳችን አላለቀም። እርሱ የቀደመን መድኃኔዓለም ከአለት ላይ ውሃ ጠጥተናል። የነሐስ መባብ ፈውሶናል። የምድር ሰልፈኞች ቢነሱብን ለሞት አሳልፎ መቼ ሰጠን? የግብፅን ከተሞች ትተን ወጥተን በበረሃው ስንሄድ ምድርን ሞልተን ጫማና ልብሳችን አላለቀም። እርሱ የቀደመን መድኃኔዓለም እስራኤል በክብር ፊቱን ሞልቷል። ሰባቱም ደመና ጋርደውታል። ነፃ ስለወጣን ከሱ ታጥፎ ማነስ ይነካዋል ክንዱን አልፎ የግብፅን ከተሞች ትተን ወጥተን በበረሃው ስንሄድ ምድርን ሞልተን ጫማና ልብሳችን አላለቀም። እርሱ የቀደመን መድኃኔዓለም ዓለም ብትገፋን ብትጨክን፣ አንተ ግን እንደ ሰው የዓለምን ከተሞች ትተን ወጥተን በበረሃው ስንሄድ ምድርን ሞልተን ጫማና ልብሳችን አላለቀም። እርሱ የቀደመ መዳን